hello hello አይሰማም?
ሰላም ጤና ይስጥልኝ።
ትናንትና ደውዬ ነበረ
እሺ
እ
አይሰማውትም? hello ይሰማል ይሰማል።
hello hello አይሰማም? ትናንትና ለእኔ ደውዬ ይሰማኛል። እርሶ ይሰማዎታል?
አዎ ይሰማኛል።
እሺ
ትናንት ደውዬ ነበረ በዚህ ቁጥር እሺ
እና ምዝገባውን መቼ ነው የሚጀመረው? ማለት መቼ ነው የምመዘገበው? እና መመዝገቢያ እስከ ሙሉ መረጃ ወስደው አልወሰዱም?
አይ አልወሰድኩም።
እሺ ስሞትንም አለበል ትላንት ደውለው ምን መረጃ ነው የወሰዱት? ደውዬ ነበር ስላሉ ቲቶ ሀጎስ
ማን አሉ?
ቲቶ ሀጎስ
እሺ ከየት አካባቢ እንደደወሉልን?
ከኮተቤ ገብርኤል
ማስታወቂያው ምን ላይ ነበር ያዩት?
እ፣ TikTok ላይ